ሄሎ ሄሎ
አቤት።
ይቅርታ መልሼ ደወልኩልዎት።
እሺ
ቴሌብር የለውም አይደለ? የሚሚ የሚሚ ስልክ የሚሜ ለማን ያስቆረጥነው? በአይሻ ነው የሚላከው።
Okay፣ በአይሻ ነው የሚላከው።
አዎ Okay፣ ለዛ ነው የዘገየብዎት። በጣም ይቅርታ። አሁን አናግሪያት ነበር እና
ሁሉንም ቴሌብር አይሻ ላይ- ይላል።
አዎ ቴሌብር ስለሌለው ነው እንትን ያለው እንጂ ተመልሶ ነበር የዛኔው። በቃ በአይሻ እናስገባዋለን።
በአይሻ እናስገባለን።
ይቅርታ ድምፆት ድምፆት ይቆራረጣል። ምን አሉኝ? እ
ምን ምን እንደቀረ ልንገርሽ ወይ fail ያደረገብንን አይ አውቄዋለሁ። ያው እኔ ልንገሮት አሁን ያለውን እሺ፣ ማለት ነው።
በሚም- በሚሚ በሚም ያለውን እሺ ጥቅል ጎመን፣ ድንችና ሽንኩርት አለ grade C ማለት ነው።
እ አስራ ሶስት አምስት በሚሚ- ኪሎ ሽንኩርት አዎ
እ፣ በሚሚ group ማለት ነው። አስራ አምስት ኪሎ ሽንኩርት፣ አስር ኪሎ ድንች እና አስራ አምስት ጥቅል ጎመን አስራ አምስት ኪሎ ጥቅል ጎመን ማለት ነው።
አዎ
በአይሻ ደግሞ አስራ ስድስት ኪሎ ጥቅል ጎመን ጥቅል ጎመን በቃ እሺ። ስለዚህ አዎ።
በአይሻ ይላክ ነው የሚሉኝ።
አ በቴሌ ብሩ ሁሉም ይላክ የሚሚም ይላክ በስካታ ላይ እሺ።
ያስቆረጥ ነው።
በቃ እሺ እሺ።
ግን በጣም አጠቃላይ በጣም ግን እንድንሰለች ነው ያደረጋችሁን።
አይ እንደዛ ሳይሆን ለየሚሚ እንትን ስለሌለው ነው። ቴሌብር ልልክላት ፈልጌ እስከ ትላንት ያለውን fail ያደረገው ተመልሷል፣ በአጠቃላይ ማለት ነው እና fail ዛሬ ላኩልን።
እሺ፣ ዛሬ እንልክበታለን።
እሺ፣ እሺ እሺ